ጤና ይስጥልኝ እንደ ስፖርት ነው የምንረዳው?
ነበሩን ልላክልህና ቴሌግራም ላይ አድርገህ
ቴሌግራም ላይ አዎ እሺ ሄላ
ዜሮ አንድ
ምንድን ነው ያሉኝ ደንበኛችን?
አይ ስልክ ቁጥር ለላንቺ ልክ ቴሌግራም ላይ እንድታደርጊ ነው
ምን ቋንቋ ነው የሚናገሩት?
እ ምን ቋንቋ ነው የሚናገሩት?
አማርኛ ነው
እኮ ግልጽ አልሆነልኝማ ደንበኛችን።
ትናንትና በቃ የተሳቀው ግን ቀይ ቀይ በርቷል። ግን ለምንድን ነው
የፈለጉት ነገር ምንድን ነው? ደንበኛችን?
የፈለኩትን ነገር እ ትናንትና ምንድን ነው ቤቴ- የተበላሸቦት?
አዎ betting ቆርጬ ተሳክቷል። ግን ሳየው ቀይ ቀይ ሆኗል። ግን ተሳክቷል።
ቀይ ሆኗል። ተሳክቷል?
አዎ
አልተሳካም ማለት እኮ ነው። ቀይ ማለት ወድቋል ማለት ነው።
አዎ ወድቋል። ግን option ኑ እኮ ትክክል ነበረ እኮ
እንግዲህ እንዳረመው ነው ደንበኛችን፣ አርሞት ነው።
አ፣ ዝም ብሎ ስህተት ያርማል እንደ
ትኬት number ኦትን ይላኩ በቴሌግራም
በቴሌግራም እሺ።
ትኬት number ኦትን ይላኩ በቴሌግራም
እና ቴሌግራሙ ስሙ ምንድን ነው?
ዜሮ ዘጠኝ ሰባ ስምንት
እሱ ነምበር ይዤዋለሁ።
በቃ በሱ ይላኩ።